እኔ ሰዋለው ምስጋና እኔ ሰዋለው በክብሬ ማመልከው አምላክ ስላለኝ ድል ሰጥቶ በድል ያኖር ኢየሱስ ዘመኔን ባርኮታል ሞገስ ለአንተ ብሎኛል። እኔ ሰዋለው ምስጋና እኔ ሰዋለው በክብሬ ማመልከው አምላክ ስላለኝ ድል ሰጥቶ በድል ያኖር ኢየሱስ ዘመኔን ባርኮታል ሞገስ ለአንተ ብሎኛል። እጣይ ባማረ ስፍራ ወደቀልኝ፣ እርስቴም ተውባ ባይኔ ፊት አየሆኝ። የመድኃኒቴ አምላክ በበረታ ክንዱ በእጆቼ ሥራ ላይ ታየ ምህረቱ ምህረቱ አሜን ምህረቱ በቃል ኪዳን ፍቅሮ መጎብኘቱ ምህረቱ አሜን ምህረቱ በቃል ኪዳን ፍቅሮ መጎብኘቱ የአስጨናቂዎቼ ወጥመድ ተሰበረ፣ እኔም አመለጥኩኝ ድልም ተበሰረ። ቀና ለአንገቴ ፊቴም በፈገግታ ሰርቶልኝ አሳየኝ ኢየሱስ የኔ ጌታ የኔ ጌታ አሜን የኔ ጌታ ነፃ ወጣው በርሱ ወደ ከፍታ የኔ ጌታ አሜን የኔ ጌታ ነፃ ወጣው በርሱ ወደ ከፍታ እኔ ሰዋለው ምስጋና እኔ ሰዋለው በክብሬ ማመልከው አምላክ ስላለኝ ድል ሰጥቶ በድል ያኖር ኢየሱስ ዘመኔን ባርኮታል ሞገስ ለአንተ ብሎኛል። እኔ ሰዋለው ምስጋና እኔ ሰዋለው በክብሬ ማመልከው አምላክ ስላለኝ ድል ሰጥቶ በድል ያኖር ኢየሱስ ዘመኔን ባርኮታል ሞገስ ለአንተ ብሎኛል። ክብር በምድሬ ላይ አርፍ ዘንድ ወደደ፣ ቅድስናን ግርማን በፊቴ አኖረ። ምህረት በዛለኝ ፈውሴም ፈጠነና ፈጽሞ አዳነኝ ሊቀበል ምስጋና በምስጋና አሜን በምስጋና አሸናፊ አድርጎ አቆመኝና በምስጋና አሜን በምስጋና አሸናፊ አድርጎ አቆመኝና